hello hello ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
ከቺፕ ሰላም ከቺፕቺፕ ነበር የምንደውልልዎት።
አዎ ትናንት ማታ ብዙ ጊዜ ደውላችሁ ነበር ስላላይ ስለነበር ማንሳት አልቻልኩም። በሰላም ነው?
አዎ order አድርገው ያልመጣ product አሉት?
አይ የለም።
ምንም የለም።
አ እሺ እሱን check ለማድረግ ነበር። እናመሰግናለን።
እሺ ነው።
እሺ መልካም።
የዛሬ ግን ይቅርታ፣ የዛሬ ሽንኩርት ይቺ አሁን አርባ ስምንት የነበረች አለቻ አዎ
የ group leader የላትም። normal ነው።
አይ ማለት በ group ነው create አድርጋችሁ order አይ ለ creator አንድ ኪሎ free አይደል የሚለው አዎ እሱ free ነው። አዎ
ለእኔ ግን ቆርጦኛል።
እኮ ስንት ኪሎ order አድርገው ነው እኮ ሁለት እኮ ሁለት order ከሆነ- ካረገ ሁለት ነው አይደል የቆረጠው?
አዎ ዘጠና ሲመጣ ግን ሶስት ነው ይመጣሉ ለእርሱ።
okay እንደዛ ነው።
እንደዛ ነው። አዎ እሺ እሺ እሺ። እናመሰግናለን።
አመሰግናለሁ።
መልካም እሺ